ገባቸው ይመስላል። ሄደን ጤና ይስጥልኝ። አሁን ደውዬልሽ ነበረ ከፒያሳ አካባቢ ብዬ ፒያሳ አካባቢ promoter አዎ ካርድ ID ስላልሽኝ ቅድም ID በስህተት የኔን ID ነው ነበር የጠየቅሽኝ እና ካርድ ቁጥራቸውን ላስተካክልልሽ leader code ኣቸው እሺ፣ እሺ፣
መቶ አርባ
መቶ አርባ
አርባ ስምንት ሀያ አምስት
አርባ ስምንት ሀያ አምስት ይሄ leader code ኣቸው ነው። አመሰግናለሁ።
እሺ፣ አንድ መስመር ላይ ጠብቁ። አዎ፣ ኦሎምፒያ ሆቴል አይደል ያለ?
አዎ ኦሎምፒያ ሆቴል።
እሺ፣ እሺ፣ ደንበኛችን መዝግቤልዎታለሁ።
እሺ፣ አመሰግናለሁ።
እሺ፣ እሺ፣ ሌላ የሚያጣስ ነገር አለ?
አይ ምንም የለም። thank you
እሺ፣ ደንበኛችን አገልግሎት ላይ ያሉትን ሀሳብና ቴክኒክ እንግዲህ በሁለት ቀን ጥለን ተደወሉና እንሰገናለን።